ክቡራንና ክቡራት አድማጮቻችን እንደተለመደው በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የቅዳሜ የግንቦት አራት 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ 42 ሚሊዮን ተከታዮች ባሉትና at Pontifex በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት ለኢየሱስ የምንሰጠው ምላሽ በጊዜያዊ ስሌቶች ላይ መሠረቱን ባደረገ መልኩና ለእኛ ለራሳችን ምቾት ብለን ሳይሆን መሆን የሚኖርበት ነገር ግን እርሱ ለሚያቀርብልን ጥሪ የረዥም ጊዜ አዎንታዊ ምላሽ ልንሰጥ ይገባል ማለታቸው ተገልጿል። ይህ አሁን የምንገኝበት ወር የግንቦት ወር እንደሆነ ይታወቃል። ይህ የግንቦት ወር በወር ደረጃ በካቶሊክ ቤተ ክርስቲያን ምዕመናን ዘንድ የማርያም ወር በመባል የሚታወቅ ሲሆን በዚህ የግንቦት ወር ውስጥ የክርስቶስ የቤተ ክርስቲያን የምዕመናን እናት ለሆነችው እመቤታችን ቅድስት ድንግል ማርያም ለየት ባለ መልኩ ጸሎት የምናደርግበት፣ አማላጅነቷን የምንማጸንበት በተለይም ደግሞ በውስጣችን፣ በቤታችን፣ በማኅበረሰባችን፣ በሀገራችንና በአጠቃላይ በዓለም ውስጥ የጥልና የክርክር ግድግዳ ተደርምሶ በአንጻሩ የሰላምና የብልጽግና መንፈስ ይወርድ ዘንድ በእርሷ አማካይነት ወደ ልጇ ወደ ጌታችን ኢየሱስ ክርስቶስ የመማፀኛ ጸሎት እንድታቀርብልን እርሷን በተለየ ሁኔታ በመቁጠሪያ ጸሎት አማላጅነቷን የምንማጸንበት ወር ነው የግንቦት ወር። በዛሬው ዕለት ስርጭታችን ትኩረት ሰጥተን ወደ እናንተ አድማጮቻችን የምናቀርበው ዝግጅት የሚከተለው ነው። ይህ የያዝነው የግንቦት ወር ለእናታችን ለቅድስት ድንግል ማርያም ለየት ባለ ሁኔታ ጸሎት የምናቀርብበት ወር እንደሆነ ቀደም ሲል መግለጻችን ይታወሳል። በተለይም ደግሞ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 1917 ዓ ም የዛሬ 100 ዓመት ገደማ ማለት ነው። በፖርቹጋል ሀገር ፋጢማ በሚባል መንደር ውስጥ ይኖሩ ለነበሩ ሦስት እረኛ ሕፃናት የመቁጠሪያይቷ እናታችን ቅድስት ድንግል ማርያም የተገለጠችበት ቀን መቶኛ ዓመቱ በነገ ዕለት በመላው የካቶሊክ ቤተ ክርስቲያን ምዕመናን ዘንድ በደማቅ ሁኔታ እንደሚከበር ይታወቃል። በዛሬው ዕለት ስርጭታችን ይህንን በተመለከተ ያዘጋጀነውን አንድ ልዩ ዝግጅት እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን።
እጅሽን እንደ ጅረት ውሃ አወረድሽ እንባሽን እንደ ጅረት ውሃ አወረድሽ እንባሽን ማርያም እናቴ አመስግንሽ በክብርሽ ክብርሽን እንበማመች እጅግን እንችል በቅዱስ ማፀንሽ መድን ያደረብሽ የጽድቅን በርዘት በእጅሽ ትከፍቻለሽ ለተከፋ አጽናኝ ላላመነ እምነት የንጉሱ እናት አንቺ ነሽ በእውነት የንጉሱ እናት አንቺ ነሽ በእውነት ማርያም እናቴ አመስግንሽ በክብርሽ ክብርሽን በማወጅ እንድገኝም ልጅ
በወቅቱ እረኞች ለነበሩ ሦስት ሕፃናት የዛሬ መቶ ዓመት ገደማ እንደ ጎርጎሮሳውያኑ የቀን አቆጣጠር በግንቦት 13 1917 ዓ ም በፖርቹጋል ሀገር በሚገኘው ፋጢማ በሚባል አካባቢ ልዩ ስሙ ካቫ ዲኢራ በተባለ ስፍራ ለሦስት ታዳጊ የከብት ጠባቂ እረኞች ለነበሩ ሕፃናት ፍራንቼስኮ፣ ዣሺንታ ማርቶና ሉሲያ ለተባሉ ሦስት ታዳጊ ለነበሩ ልጆች እመቤታችን ቅድስት ድንግል ማርያም የተገለጸችላቸው መሆኑ የሚታወቅ ሲሆን በወቅቱ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ፒዮስ ሰባተኛ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 1946 ዓ ም የዚህን ግልጸት ትክክለኛነት ከመረመሩ በኋላ በእመቤታችን ቅድስት ድንግል ማርያም ስም የንግደት ስፍራ ይሆን ዘንድ ቤተ መቅደስ እንዲሠራ ፍቃድ መስጠታቸውና እስከ ዛሬ ድረስ ከፍተኛ ቁጥር ያለው ምዕመናን በስፍራው መንፈሳዊ ንግደት እያደረጉ እንደሚገኙም ይታወቃል። በወቅቱ እመቤታችን ቅድስት ድንግል ማርያም ለእነዚህ ሦስት ሕፃናት በመገለጽ ከጥቂት ዓመታት በኋላ ሁለተኛው የዓለም ጦርነት እንደሚነሣ በመተንበይ ሁሉም ክርስቲያኖች ሰላም ይሰፍን ዘንድ በእየዕለቱ የእመቤታችን የቅድስት ድንግል ማርያም የመቁጠሪያ ጸሎት እንዲያደርጉ ከእመቤታችን ትእዛዝ መቀበላቸው ይታወሳል። እመቤታችን ቅድስት ድንግል ማርያም ለሦስት እረኛ ለነበሩ ሕፃናት እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 1917 ዓ ም ለመጀመሪያ ጊዜ ተገልጻ እንደነበረ ቀደም ሲል መግለጻችን የሚታወስ ሲሆን የመቁጠሪያይቱ እመቤታችን ቅድስት ድንግል ማርያም በቀዳሚነት የተገለጸችው ለሀብታም ለባለሥልጣናት ወይም ደግሞ ተጽዕኖ ፈጣሪ ለሆኑ ሰዎች ሳይሆን ነገር ግን በወቅቱ በማኅበረሰቡ የተናቀ ስፍራ ለነበራቸውና በእረኝነት ለሚተዳደሩ ሦስት ሕፃናት ልጆች እንደነበረም ይታወሳል። በፖርቹጋል አገር ፋጢማ በሚባል ልዩ ስፍራ እመቤታችን ቅድስት ድንግል ማርያም ለእነዚህ ሦስት ሕፃናት እረኞች የተገለጸችበት ወቅት ዓለማችን በመጀመሪያው የዓለም ጦርነት እየታመሰች በምትገኝበት ወቅት እንደነበረም ይታወሳል። በወቅቱ የነበረው የጥላቻ፣ የክህደት፣ የጠላትነት ስሜት በከፍተኛ ደረጃ ይታይ ነበር። የቀድሞ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ቤኔዲክቶስ 16ኛ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 2010 ዓ ም ይህንን የመቁጠሪያይቱ ቅድስት ድንግል ማርያም ቤተ መቅደስ በጎበኙበት ወቅት እንደገለጹት የመቁጠሪያይቱ ማርያም በግልጸቱ ወቅት ለሦስቱ እረኞች ያስተላለፈችው መልእክት የወቅቱን አስቸጋሪ ሁኔታ ከመገንዘቧ የተነሳ ፍቅር እንዲኖር፣ ይቅርታ ማድረግ እንዲለመድ፣ ራስን ለሌሎች መሥዋዕት ማድረግና ራሳችንን ለሌሎች ስጦታ አድርገን ማቅረብ እንደሚገባ ለሦስቱ እረኛ ለነበሩ ሕፃናት አሳስባ እንደነበረ መግለጻቸው ይታወሳል። እመቤታችን ይህንን የፍቅር የሰላምና የመሥዋዕትነት መልእክት ያስተላለፈችው ታላላቅ ለሚባሉ የማኅበረሰብ ክፍል አባላት ሳይሆን በጊዜው በማኅበረሰቡ በጣም መጨረሻ የተባለ ስፍራ ተሰጥቷቸው ለነበረ እረኞች እንደነበረም ይታወቃል። እመቤታችን ቅድስት ድንግል ማርያም ራሷ ከመልአኩ ገብርኤል ብስራት በኋላ እግዚአብሔር በእርሷ ባከናወነው ታላቅ ነገር ስለተደነቀች እኔን ዝቅተኛዋን አገልጋዩን ተመልክቷልና ስሙ ለዘላለም ቅዱስ ነው ብላ የምስጋና መዝሙር ለእግዚአብሔር አቅርባ እንደነበረ ሁሉ ይህም እግዚአብሔር በዘመናት ሁሉ ውስጥ ዝቅተኛ የተባሉ ሰዎችን ከፍ እንደሚያደርጋቸው፣ የተናቁትን እንደሚጎበኝ ለዓለም መልእክት ያስተላለፈበት መንገድ ነው። ሁላችንም እንደምናውቀው ሁሉም መንፈሳዊ ጉዞ የሚደረግባቸው ቤተ መቅደሶች መንፈሳዊ የሕክምና መስጫ ስፍራዎች ናቸው። በተለይም ደግሞ በእመቤታችን ቅድስት ድንግል ማርያም ስም የተሰየሙ መንፈሳዊ ጉዞ የሚደረግባቸው የንግድ ስፍራዎች ሁሉ ለዛ አባባል በማሳያነት መጠቀስ የሚችሉ ሲሆን መንፈሳዊ ሕክምና መስጫ ተቋማት ናቸው። ምክንያቱም በእነዚህ ቤተ መቅደሶች ውስጥ አሁንም ቢሆን መልአኩ ገብርኤል ማርያምን ባበሰረበት ወቅት ለእግዚአብሔር የሚሳነው ነገር የለም በማለት የተናገረው ድምፅ አሁንም በማርያም ቤተ መቅደሶች ውስጥ በተደጋጋሚ እያስተጋባ ስለሚገኝ ነው። የማርያም ቤተ መቅደስ የሰው ልጆች ሁሉ በመንፈሳዊ ሕይወታቸው የሚያደርጉት የንግደት ስፍራ ነው። ምክንያቱም ምዕመን እንደ ማርያም እንዳልከኝ ይሁንልኝ ብለው እንዲመልሱ ስለሚረዳቸው ነው። በዚህም ስፍራ ለእግዚአብሔር የሚሳነው ምንም ነገር የለም። የሰው ልጆች ሁሉ በእግዚአብሔር በሚተማመኑበት ወቅቶች ሁሉ ምንም የማይሳነው እግዚአብሔር ያቀዱትን ነገሮች ሁሉ ያጎናጽፋቸዋል። በእግዚአብሔር የተማመነ አንድ ሰው በመከራዎች ውስጥ ቢገባም እንኳን ምንም የማይሳነው እግዚአብሔር በፍቅሩ ይጎበኛዋል። ለእግዚአብሔር ርኅራዬ፣ ምሕረት፣ ፍቅር፣ ምስጋና ይግባውና እግዚአብሔር ከማንኛውም አይነት መከራ ነፃ የማውጣት ብቃት እንዳለው የምንማርበት ስፍራ ነው የማርያም ቤተ መቅደስ። እመቤታችን ቅድስት ድንግል ማርያም እግዚአብሔር ላቀረበላት ጥሪ እንዳልከኝ ይሁንልኝ በማለት መልስ ሰጥታ እንደነበረ ሁሉ የመቁጠሪያይቷ የቅድስት ማርያም ቤተ መቅደስ ይህንን የእግዚአብሔር ዕቅድ እንድንረዳ ያግዘናል። ለእግዚአብሔር የሚሳነው ነገር የለም ለሚለው ሐረግ ምላሽ በምንሰጥባቸው ወቅቶች ሁሉ በሕይወታችን ውስጥ ታላላቅ ነገሮች ሊከሰቱ ይችላሉ። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በፖርቹጋል ሀገር በሚገኘው ፋጢማ በሚባል ስፍራ የዛሬ አንድ መቶ ዓመት ገደማ እመቤታችን ቅድስት ድንግል ማርያም ለሦስት እረኛ ለነበሩ ሕፃናት በተገለጸችበት የመቁጠሪያይቱ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ለሁለት ቀን የቆየ መንፈሳዊ ጉዞ ማድረጋቸው ይታወሳል። በዚህ ቅዱስነታቸው በግንቦት አምስት 2009 ዓ ም ወደ ፋጢማ ባደረጉት መንፈሳዊ ጉዞ በወቅቱ በዚሁ በመቁጠሪያይቱ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ውስጥ መሥዋዕተ ቅዳሴን ባሳረጉበት ወቅት ያሰሙትን ስብከት በድጋሜ እናስደምጣችኋለን። ከዚህ በኋላ ታላቅ አስደናቂ ምልክት በሰማይ ታየ። ፀሐይን የለበሰች አንዲት ሴት ታየች። እርሷም ነፍሰ ጡር ነበረች። የዮሐንስ ራእይ ምዕራፍ 12 ቁጥር 1 ላይ እንደተጠቀሰው። ከዚያም ኢየሱስ በወንጌል ለደቀ መዝሙሩ ይቺ ሁልህ እናትህ የዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ እንዳለው እናገኛለን። እኛ ሁላችን እናት አለን። እውነት ነው የምላችው እናት አለን። የዛሬ መቶ ዓመት ማርያምን ያዩዋት እረኞች እንደገለጹት በጣም የምታምር እናት አለን። በዛን ምሽት ዣሽንታ እንደ ጎርጎሮሳውያኑ የቀን አቆጣጠር በግንቦት 13 19 17 ዓ ም ማርያም ከተገለጸችላቸው ሕፃናት መካከል አንዷ ነበረች። ዣሽንታ በወቅቱ ያየችውን ምስጢር ደብቃ መያዝ ስላልቻለች ለእናቷ ዛሬ እመቤታችንን አየዋት በማለት ነገረቻት። ሰማያዊቷን እናት አይተዋት ነበር። ብዙ ሰዎች ይህንን ግልጸት ለማረጋገጥ ፈልገው ነበር፣ ነገር ግን ማርያምን አላዩዋትም ነበር። ቅድስት ድንግል ማርያም እዚህ የመጣችው ለመታየት ፈልጋ አይደለም። ወደ መንግሥተ ሰማይ በምንሄድበት ወቅት ለዘለዓለም እናያታለን። የእመቤታችን ትንቢት የሚያስጠነቅቀን እግዚአብሔር የለሽ ሕይወት እንዳንኖርና ፍጡራን እግዚአብሔርን እንዳያረግሱት ለማስጠንቀቅ ነው። ብዙውን ጊዜ የዚህ ዐይነት ሕይወት ወደ ገሃነም እሳት የሚመራ አደጋ ነው። ማርያም የተገለጸችው የእግዚአብሔር ብርሃን በውስጣችን እንዳለ ልትገልጽና ልትጠብቀን፣ ልጇ ግን ወደ እግዚአብሔርና ወደ ዙፋኑ ተወሰደ የዮሐንስ ራእይ ምዕራፍ 12 ቁጥር 5 ላይ የሚለውን ለማስረዳት ነው። ከሉቺያ እንደ ጎርጎሮሳውያኑ አቆጣጠር በግንቦት 13 1917 ዓ ም ማርያም ከተገለጸችላቸው ሕፃናት አንዷ ነበረች። ሉቺያ ታሪክ መረዳት እንደተቻለው እነዚህ ሦስቱ ሕፃናት ከመቤታችን ቅድስት ድንግል ማርያም በመነጨው የእግዚአብሔር ብርሃን ተከበው እንደነበረ ያትታል። እግዚአብሔር በሰጣት ብርሃን ጋርዳቸው ነበር። ሁሉም ባይሆኑም እንደ ብዙሃኑ መንፈሳዊ ተጓዥ ምዕመን ተመክሮና ልምድ የፋጢማ ማርያም ከዚህ በበለጠ ሁኔታ በልብሶቿ እንደምትጋርደን ያስተምረናል። በማርያም ጥበቃ ስር ራሳችንን በማድረግ ቅድስት ድንግል ማርያም ሆይ ኢየሱስን መመልከት እንድንችል አስተምሪን ብለን ልንጠይቃት ይገባል። የተወደዳችው መንፈሳዊ ተጓዥ ምዕመናን እኛ ሁላችን እናት አለን። እንደ ሕፃን ልጅ በእርሷ ላይ ዘንበል በምንልባቸው ወቅቶች ሁሉ በኢየሱስ ላይ መሠረቱን ባደረገ ተስፋ እንሞላለን። በአንዱ በኢየሱስ ክርስቶስ አማካይነት የእግዚአብሔርን ብዙ ጸጋ ተቀብለው የጸደቁ ሁሉ በድል አድራጊነት ሕይወት ይኖራሉ። ወደ ሮም ሰዎች ምዕራፍ አምስት ቁጥር 17 ላይ ይለናል። ኢየሱስ ወደ ሰማይ ባረገበት ወቅት ከቅድስት ድንግል ማርያም የነሳውን ሰብአዊነታችንን ወደ ሰማያዊው እግዚአብሔር ወሰደ። እስቲ እንደ አንድ ታዋንያን ራሳችንን በመቁጠር በእግዚአብሔር አብ ቀኝ እንደ ተቀመጥን አድርገን ተስፋ እናድርግ። ይህ ተስፋችን ሕይወታችንን ይምራው። ይህም ተስፋ ነው ሁልጊዜም እየመራን የሚገኘው። እዚህ የተሰበሰብነው በዚህ ተስፋ በመሞላት ባለፉት መቶ ዓመታት ውስጥ ልዩ ልዩ ጸጋዎችን የሰጠንን እግዚአብሔርን ለማመስገን ነው። ሁሉም ሰዎች ከማርያም መጎናጸፊያ በሚመነጨው ብርሃን ስር በማለፍ ወደ አራቱም የዓለም ማዕዘናት አሰራጭተዋል። እመቤታችን ቅድስት ድንግል ማርያም ተገልጻላቸው የእግዚአብሔርን ጥልቅ የሆነ ብርሃንና እርሱን እንዲያመልኩ በግልጸቱ ወቅት ያስተማረቻቸውን የቅዱስ ፍራንቺስኮንና የቅድስት ዣሽንታን አብነት መከተል ይኖርብናል። ዘወትር ለኀጢአተኞች በሚያደርጉት ጸሎትና በመንበረ ታቦት ውስጥ በስውር የሚገኘውን ኢየሱስን ለመቀበል በሚያሳዩት ፍላጎት ምክንያት እግዚአብሔር በቋሚነት በሕይወታቸው ውስጥ ነበር። በእርግጥ እግዚአብሔር የፈጠረን ለሌሎች የተስፋ ምንጭ እንድንሆን ነው። ሁላችንም የተሰጡንን ኃላፊነቶች ትክክለኛ በሆነ መንገድ እንድንወጣ ይጠይቀናል፣ ያሳስበናልም። በማርያም ጠባቂነት ትክክለኛ የሆነውንና በፋሲካ የበራውን የአዳኛችን የኢየሱስን የፊት ገጽታ በማሰላሰል ለዓለማችን ዘብ መቆም ይኖርብናል። በዚህም መልኩ ሚስዮናዊ በምንሆንበት ጊዜ ሁሉ የሚያበራውን እንግዳ ተቀባይ ነፃ ድሃ ነገር ግን በፍቅር የበለጸገች ወጣትና ውብ የሆነውን የቤተ ክርስቲያንን ፊት እንድንመለከት ትርዳን። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በፖርቹጋል ሀገር በሚገኘው ፋጢማ በመባል ስፍራ የዛሬ 100 ዓመት ገደማ እመቤታችን ቅድስት ድንግል ማርያም ለሦስት እረኛ ለነበሩ ሕፃናት በተገለጸችበት የመቁጠሪያይቷ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ለሁለት ቀን የሚቆይ መንፈሳዊ ጉዞ ለማድረግ በግንቦት አምስት 2009 ዓ ም ላይ ወደዚያው አቅንተው እንደነበረ መግለጻችን የሚታወስ ሲሆን ይህ ቀደም ሲል ያሰማናቸው ቅዱስነታቸው በወቅቱ በዚያው የመቁጠሪያይቱ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ውስጥ መሥዋዕተ ቅዳሴን ባሳረጉበት ወቅት ያሰሙትን ስብከት ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 1917 ዓ ም የዛሬ 100 ዓመት ገደማ ማለት ነው። በፖርቹጋል ሀገር ፋጢማ በሚባል መንደር ውስጥ ይኖሩ ለነበሩ ሦስት እረኛ ሕፃናት የመቁጠሪያይቷ እናታችን ቅድስት ድንግል ማርያም የተገለጠችበት ቀን መቶኛ ዓመቱ በነገው ዕለት በመላው የካቶሊክ ቤተ ክርስቲያን ምዕመናን ዘንድ በደማቅ ሁኔታ እንደሚከበር ይታወቃል። በወቅቱ በፖርቹጋልና የተቀረው ዓለም በጦርነት ውስጥ በነበረበት ወቅት የመቁጠሪያይቷ እናታችን ቅድስት ድንግል ማርያም ለእነዚህ ሦስት እረኛ ሕፃናት በመገለጽ ሁሉም የዓለም ሕዝቦች ንስሐን በመግባትና የመቁጠሪያን ጸሎት አዘውትረው በመጸለይ ለዓለም ሰላም እንዲመጣ መጣር እንዳለባቸው ቅድስት ድንግል ማርያም ባሳሰበችው መሠረት ዛሬም ቢሆን በሚሊዮን የሚቆጠሩ ነጋዴያን በፖርቹጋል ሀገር ፋጢማ በሚባለው ስፍራ በመገኘት ሰላም በግለሰብ ደረጃና ብሎም በመላው ዓለም ሰላም ይወርድ ዘንድ በእናታችን ቅድስት ድንግል ማርያም አማላጅነት ጸሎታቸውን ወደ እግዚአብሔር እያሳረጉ እንደሚገኙ ይታወቃል። ከእነዚህ ነጋዴያን መካከል ግንባር ቀደም ሊባል በሚችል መልኩ ብዙውን ጊዜ ወደ ፋጢማ ንግደት በማድረግ የሚታወቁት ቅዱስ ዮሐንስ ጳውሎስ ሁለተኛ ይገኙበታል። ቅዱስ ዮሐንስ ጳውሎስ ሁለተኛ ርዕሰ ሊቃነ ጳጳሳት በነበሩበት ወቅት ለሳምንታዊ የጠቅላላ አስተምሮ ምዕመናንና የአገር ጎብኚዎች በተገኙበት በቅዱስ ጴጥሮስ አደባባይ በሚዘዋወሩበት ወቅት መሐመድ አሊ በተባለ አንድ ቱርካዊ እንደ ጎርጎሮሳውያኑ የቀን አቆጣጠር በግንቦት 13 1981 ዓ ም አራት ጊዜ በጥይት ተመትተው የወደቁበት ቀን የመቁጠሪያዋ ማርያም ለእነዚህ ሦስት ሕፃናት እረኞች የተገለጸችበት ቀን ጋር በመገጣጠሙ የተነሳ ከዚህ ክፉ አደጋ ከሞት የተረፍኩት በፋጢማዋ ቅድስት ድንግል ማርያም አማላጅነት ነው ብለዋም ነው እስከ ሕይወታቸው ፍጻሜ ድረስ ከፍተኛ የሆነ አክብሮትና ፍቅር ለቅድስት ድንግል ማርያም በማሳየት ይህንንም እምነታቸውን የመቁጠሪያ ጸሎት አዘውትረው በመጸለይ ተግብረውት አልፈዋል። እንደ ጎርጎሮሳውያኑ የቀን አቆጣጠር በግንቦት 13 2000 ዓ ም ቅዱስ ዮሐንስ ጳውሎስ ሁለተኛ ለመጨረሻ ጊዜ ቅድስት እናታችን ማርያም የተገለጸችበትን የፋጢማ ቅዱስ የንግደት ስፍራ መጎብኘታቸውና እናታችን ቅድስት ድንግል ማርያም በሕይወታቸው ላደረገችላቸው ጥበቃና አማላጅነት ምስጋናን አቅርበው እንደነበረ ይታወሳል። በዚህ የመጨረሻ ጉብኝታቸው ወቅት እንደ ጎርጎሮሳውያኑ የቀን አቆጣጠር በ1917 ዓ ም ቅድስት ድንግል ማርያም ከተገለጸችላቸው ሦስት ሕፃናት እረኞች መካከል ብቸኛዋና በሕይወት የነበረችው ሲስተር ሉቺያ በዕለቱ እንደነበረችና ከዚያም በኋላ እንደ ጎርጎሮሳውያኑ የቀን አቆጣጠር በ2005 ዓ ም ከዚህ ዓለም በሞት መለየታቸው ምስክርነትን ጥሎ ያለፈ ወቅት እንደነበረ ይታወሳል። ይህንን የእመቤታችንን ግልጸት ከተቀበሉ ሦስት እረኛ ሕፃናት መካከል ሁለቱ ማለትም ፍራንቼስኮና ዣሽን ታማርቶ የተባሉ ሁለት ታዳጊ እረኞች ለነበሩ ሕፃናት በርዕሰ ሊቃነ ጳጳሳት ፍራንቼስኮ በግንቦት አምስት 2009 ዓ ም የቅድስና ማዕረግ የተሰጣቸው መሆኑን የሚታወቅ ሲሆን ሦስተኛዋና በገዳም ሕይወት የኖሩና እንደ ጎርጎሮሳውያኑ የቀን አቆጣጠር በ2005 ዓ ም ከዚህ ዓለም በሞት የተለዩት ሲስተር ሉሲያ የሕይወት ታሪካቸው በመጠናት ላይ እንደሆነ ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን በዛሬው ልዩ ዝግጅታችን እንደ ጎርጎሮሳውያኑ የቀን አቆጣጠር በግንቦት 13 19 17 ዓ ም የዛሬ 100 ዓመት ገደማ ማለት ነው በፖርቹጋል አገር ፋጢማ በሚባልበት መንደር ውስጥ ይኖሩ ለነበሩ ሦስት እረኛ ሕፃናት የመቁጠሪያይቷ እናታችን ቅድስት ድንግል ማርያም የተገለጠችበት ቀን መቶኛ ዓመቱ በነገው ዕለት በመላው የካቶሊክ ቤተ ክርስቲያን ምዕመናን ዘንድ በደማቅ ሁኔታ እንደሚከበር ይታወቃል። ይህ ቀደም ሲል ያስደመጥናችሁ ይህንን መቶኛውን ዓመት አስመልክተን ያዘጋጀነውን ልዩ ዝግጅት ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
እግዚአብሔር መረጠሽ እናቴ ማርያም ሆይ እናቴ ማርያም የራሷ አደረገሽ እናቴ ማርያም ሆይ እናቴ ማርያም ጌታ ባንቺ አደረ አሜን ጌታ ባንቺ አደረ አሜን እናቴ ሆይ አዛኝ ነሽ አንቺ አምኖ ተቀብሎ የለመነሽ አንቺ አማርጅን ከልጅሽ ከኢየሱስ ከጌታ እለምንሻለን ጠዋትና ማታ እግዚአብሔር መረጠሽ እናቴ ማርያም ሆይ እናቴ ማርያም የራሷ አደረገሽ እናቴ ማርያም ሆይ እናቴ ማርያም ጌታ ባንቺ አደረ አሜን ጌታ ባንቺ አደረ አሜን ጸጋን የተሞላሽ ከፍጥረታት አልፎ ጌታ አንቺን መረጠሽ እናመስግን አንቺን ሁልጊዜ በልታ ታስታርቂናለሽ ከኢየሱስ ከጌታ እግዚአብሔር መረጠሽ እናቴ ማርያም
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amharic at vatican radio ነጥብ VA ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። Laudetur Iesus Christus